ጤና ይስጥልኝ ቃል ኪዳን ነኝ ከቤት ቤት ምን ልርዳው?
በየ ቃል አቤት ነሽ?
አይዲያል ፈርኒቸር ጋር ምን አልከኝ?
አይዲያል ፈርኒቸር
እሺ ባንቢስ ደርሰሃል?
አዎ
እሺ እናት ባንክ ይታይሃል?
እና ባንክ አባ ምኑ ጋር ነው ወንድሜ? እናት ባንክ ዝቅ ልበል? እሺ
በቃ እሺ እናት ባንክ ስትደርስ ደውልልኝ።
እናት ባንክ ጋር በቃ ስትደርስ በእናት ባንክ ጋር መግቢያ አለች፣ ኮረኮንች መግቢያ።
እሺ፣ ኮርኮንቺ መግቢያ አዎ በሱ እሺ።
ቀጥታ ስትገባ አንድ ነጭ ፎቅና አንድ የተሰራ ፎቅ አለ።
ኮርኮንቺ መግቢያ ያለው እሱ ጋር ምን እናት አልክ?
ባንክ ጋር
hello እ፣
hello እናት ባንክ ጋር ማለት ይኸኛው መኪና ወጣበት ማለት ነው።
እኮ ያ የሆነች- ወደኋላ አዎ።
ትንሽ ወደዛ ወደ- እሺ። ወደዛ ነው የምገባው ወደዚህ እ?
ወደዚህ በባንኩ ጋር hello